አቤት አቤት ሰላም ጤና ይስጥልኝ። ቤት ቤት ነው የደወልሽው?
አእምሮ ይስጥልን። እርካታ በተፈሪ የገራጅ ሱቅ ነው። የሄለን እና የመቅደስ አካውንት አልከፍታልም።
አንዴ ቆይ ጠብቂኝ፣ መስመር ላይ ቼክ ላድርግልሽና ልንገርሽ።
እባክሽ ብሩ ነገር እንዲገባ አድርጊ፣ አለማውቀሽ ካልሆነ እባክሽ ባንክ
የማን ነው የማን ነው ያልሽኝ?
ሄለን እና መቅደስ
የመቅደስ ክፍት እኮ ነው።
የመቅደስ ክፍት ነው።
አዎ የመቅደስ ክፍት ነው። እሺ የሄለን ግን ከፍቼላታለሁ። አሁን ከፍተሽዋል?
አዎ የመቀ- የሄለንን ከፍቼላታለሁ። የመቅደስ ክፍት ነበር።
እሺ እምቢ ካለ የኔ ዲስክ ላኩልኝ። እሺ እሺ ምን ያለ እኛ መሰግናለን።